ሄሎ ጤና ይስጥልኝ ተድላ አምቡላንስ።
ሄሎ አቤት ii, gara biyya alaatti gara biyya keessaatti galuuf jecha duraanuu lafti nu dhiite makiinaan nu ergaame.
አማርኛ ይህን ቤኩ
አማርኛ ኦሮምኛን ቤቱ
አኔም ቤኩ
አይ እኔ ጋ አገሪ ውጭ ነው
ምን አሉኝ?
ይሄ እኔ ጋ የኔ አ- የኔ አገሪ የኔ ውጭ ነው
የኔ ሀገር ውጭ ነው አዎ
ኢትዮጵያ ነው እንጂ
ከዛ ወደ ውስጥ ስለገባ በቃ እ፣ ብር ስለሌለ በቃ በ- ስለ ችግሬ ነው። በእናትህ መኪና ጋር ስለፈለገ በቃ መኪና ጋር
መኪና
አ፣
መኪና ይሄ ይሄ መኪና አይደለም አባቴ፣ ይሄ አምቡላንስ አምቡላንስ እንጂራ አምቡላንስ አለ አምቡላንስ አ በቃ ጋ- እዚህ ጋር ስለፈለገ ነው። በቃ ምን አረጋለሁ አሁን ታዲያ?
ምንም ማድረግ አንችልም እኛ። ይሄ የድንገተኛ ነው ድንገተኛ እ፣ አደጋ
እህ ድንገተኛ አደጋ ጅራ እህ
እ፣ አምቡላንስ እንልካለን እኛ።
ታዲያ አትጋጁ። በቃ እኔ ጋር እዚህ እንደዚህ ምን- ነው ያስፈልገ ይ- ምን ያስ- እ?
ማልጎድን
በቃ እዚህ መኪና ጋር ነው እርጋት እንጂ
መኪና እንጅሩ አምቡላንስ፣ አምቡላንስ አምቡላንስ።
ጅራ አምቡላንስ እ፣ አምቡላንስ አ- አ- ድንገተኛ አደራ አደጋ ጅራ
ታዲያ ምን አረጋለሁ አሁን ታዲያ?
ወደ መንግስት መንግስት ደውላ
እዚህ ቁጥር ዋሽ ነው በእናትህ